ሄላ ሰላም፣ እንዴት ዋሉ?
እንትን የሆነች የምትረዳ ሴት ነበረች።
ምን አሉኝ?
የሆነች የምትረዳ ሴት ነበረች። ሕፃን ልጅ ይቅርታ አድርጉልን። አሁን ላይ እርዳታ ላይ እየሰራን አይደለም። እሺ፣ ከይቅርታ ጋር እጃችን ላይ ከአንድ ሺህ አምስት መቶ በላይ ግለሰብም ሆነ ተቋማት ስላሉ እነሱን ከጨ- እነሱን ከጨረስን በኋላ ነው እንደ አዲስ መስራት የምንጀምረው።
ኧረ እችን እንኳን ልጅ ሰውናት በጣም ታማብን ነው። ገ- ገና ዘጠኝ ገና ዘጠኝ ወራ ነው እና ሆዳ ተፋፍቶ በጣም ልትሞትብን ብላ ነው ይቅርታ አባት። እሺ፣ አሁን ላይ መዝገባ ጨርሰናል።
እና እሺ መቼ ነው የሚቻለው?
ማስታወቂያ ላይ እናወጣለን። ማስታወቂያ ላይ አይታችሁ መመዝገብ ትችላላችሁ።
ልጅ- ልጅቷ ቲቪም የላትም ምንም የለቀም- የላትም።
ይቅርታ አባት።
እሺ